ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳዎ?
ሄሎ ሄሎ፣ አቤት።
ሰላም እንዴት ዋልሽ?
ሰላም አለንማ።
እ ዛሬ order ነበረን delivery date ዛሬ ነበር የሚለው እሺ፣
እ እንደሚመጡ ሳር እንትን ይሉናል ማየት ትችያለሽ?
ቅድስት ኖት?
አዎ ቅድስት okay። ቲማቲምና እ ሽንኩርት በሀያ ሶስት ነው order ያደረጉት። ትላንት አሳውቀው ነበረ፣ ይቅርታ አልተቀበልኩም ብለው
እ ትላንት አልደወሉም።
አልኩኝም ትናንትና ሳየው እሺ።
ሲስተሙ ላይ delivery date በሀያ አምስት ይላል።
በሀያ አምስት አዎ የት አካባቢ ነው location?
ኢትዮ ቴሌኮም ፓርተር okay አዎ፣ head office ጋር ነው የሚያሳየው። location ስህተት የለበትም። እና እ የ driver ቁጥር ልስጦት check ያደርጋሉ።
እሺ እሺ
እ ልስጦትና ካልሰራሎትም ጋር መልስ ደውል ይችላሉ። ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት ሀያ ሀምሳ ሰባት
ሀያ ሀምሳ ሰባት እሺ አዎ check ይደ- ላድርገው ይደውሉና ይደውሉልኝ። እሺ እሺ እናቴ እሺ አዎ።
እሺ